የተጫዋቾች ስም ሂደቱን ነግሬያቸዋለሁ። መጀመሪያ በምትመዘግቡት ነው የሚመጣ። በቃ መጀመሪያ ላይ ስሊፕ ብሎ የሚያወጣላችሁ አለ የለ መጀመሪያ የሚያወጣላችሁ አይደለም። አሁን እናንተ አሁን ለምሳሌ ሰባውን በስንት ሰዓት የሚጨርሱ?
ሄሎ
አቤት፣ ከሁሉ ስፖርት ነው።
ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ቴሌብር አታመጡትም እንዴ? ዲፖች ለማድረግ ፈልገ ነው ነበር።
ቴሌብር እስከ ነገ ይጠብቅልኝ፣ ሲመጣ እዛው ላይ ያሳየዎታል።
ዛሬ እኮ ከሰዓት ብለውን ነበር ደውለው።
አዎ ተብሎ ነበር። ያው system ስለሆነ እዛው ላይ ያሳየዎታል። መደጋገም አያስፈልገዎትም።